Hello፣ ሰላም ነው?
አለን አለን፣ ሰላም ነው።
እ፣ አሸናፊ ይባላለሁ። agent ነኝ።
እሺ አሸናፊ፣
ትላንት እንትን እ፣ virtual ተመዝግቤ ነበር። መጀመሪያ እኔ ስፖርት ብቻ ነው ያለው ሄጄ ነበር።
እሺ እ፣ system እ፣ በ- በቴሌግራም እንልካለን ብሎ
virtual እንዲጫንልህ ነው installation ማለት ነው አዲስ።
አዎ፣ ትላ- ትላንት ተመዝግቤ እሺ
በ Telegram attach እናደርጋለን ብሎ አላረጉም።
እሺ፣ ቴሌግራም ላይ ስም ማን ነው?
አሸናፊ አሸናፊ
ቦምቤ ቦምቤ አሸናፊ አሸናፊ ጮሎ agent ነኝ እኔ የስፖርት መጀመሪያ installation አለ አዲስ እንዲጫን ነው አይደል?
አሀ አዲስ እንዲጫንልህ ነው virtual አይደለ?
ስልክ ቁጥር
ምን እንዲ virtual እንዲጫንልህ ነው የፈለግከው? ይሄም
ስልኩ እየተቆራረጠ ነው።
አይሰማ። እሺ፣ አይ virtual እንዲጫንልህ ነው የፈለግከው game ኡ።
hello
hello hello